ሄሎ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ኪሩ Pictures።
አዎ እሺ photographer እንደሆንክና ስልክን ከኢንተርኔት ላይ አግኝቼው ነበር ምደውልልህ።
እሺ ከ WePlus Solution ነበር ምደውልልክ።
ከየት አልሽ?
We WePlus Solution እሺ እ ድርጅታችን WePlus Solution አንድ application ይዞ መጥቶ ነበርና በውስጡ አርባ አይነት አገልግሎት ሰጪ ድርጅቶችን ይዟል።
እሺ ከዛም ውስጥ አንዱ እንደ photographer photography ም አንዱ ነውና እሺ እ አንተም photographer እንደመሆነ register እንድታደርግና አንተ ከ client ኦች ጋር እንድትገናኝ location ን set እንድታደርግ ልጋብዝ ነበር የደወልኩልክ።
okay ደስ ይለኛል። WePlus ነው ያልሽኝ?
WePlus ነው። አዎ ከ Play Store ላይም ከ App Store ላይም አለ። ቴሌግራም የምትጠቀም ደግሞ ከሆነ አዎ እ link ኡን ልኬልህ ማየት ትችላለህ። ማንኛውም register ስታደርግ የሚገጥምህ ጥያቄ ካለ voice ልታደርግልኝ ትችላለህ።
ጥሩ። እሺ በዚህ ስልክ ቴሌግራም ትጠቀማለህ።
አ አ እሺ ልክልሃለሁ። መልካም የስራ ቀን ይሁንልክ።
thank you በጣም thank you።
እሺ፣ እሺ።